ሰላም ናት። ሰላም ወይ አብሮ ይስጥልን። እንዴት ነሽ? confirm እንድትይልኝ ነበር። ይኸውልሽ
አሁን በደወልክበት ስልክ ነው?
አዎ
ገብቶላል። እሺ
እሺ እናቴ አመሰግናለሁ። መልካም ምሽት ላንቺ